hello ሰላም ጤና ይስጥልን ቤት ቤት
አሁን ትኬት ማስጠቀም ያለበት ተመላሽ አልተለቀቀም።
ምን አልከኝ? ትኬት ነው።
አዎ እሺ cashier ኮዷን ትነግረኛለህ?
እ cashier ኮዷን ትነግረኛለህ? እ?
አስራ ሁለት አስራ ሁለት ሰማንያ
ሰማንያ ዘጠና ዘጠኝ ዘጠና ስድስት
ዘጠና ዘጠኝ ዘጠና ስድስት አዎ እሺ እ አስራ ሁለት ሰማንያ ዘጠና ዘጠኝ ዘጠና ስድስት ነው። check አድርገው እስኪ cashier ኮድ ዘጠና ስምንት ዘጠና ስምንት ነው።
መጨረሻው ዘጠና ስምንት አዎ እሺ እሺ ብዙ ጨዋታ ነው እሺ የወጣብህ check አድርገው።
እ
ብዙ ጨዋታ ነው የወ- የወደቀብህ check አድርገው።
ጨዋታ ነው የሰጠው አዎ
አይ አንድ ነው እዛ ላይ ብዙ አያጠሪቱ እም። አዎ እንደ አራት አምስት ጨዋ- አምስት ጨዋታ ወድቆብሃል። እሺ መልካም ቀን